ከመጀመሩ
Hello
password ረስቼ ነበር።
እሺ forget password አልከው።
አራት እና ማለት ነው እሺ
አይመጣልኝ message።
እ
እናንተ confirmation message የምልኩት አለ አ፣ መጀመሪያ እሺ እሺ እሱን ሳላስገባው ነበር። ከዛ ዘፎን ነበር already ይችላል።
እሺ በቃ እስቲ እ ሌላም ሰውም ስላሳወቀን check እያደረግነው ነው። እሺ
እሺ እና password እንትን አትይልኝ ስልኩ ልንገርሽ።
እ አይ እኔም እንደዚህ መላክ ስለማልችል ያ እ ተ- ተበላሽቶ ከሆነም check ስለሚያደርጉት system ኡን ትንሽ ጠብቀን ትንሽ እሺ፣ ቆይታ እና ሞክረው።
ስልኩ ልንገርሽ። ታ አይ ተው ችግር የለውም በስልክ ስለሆነ የሚላክልክ።
አይ by ስልክ አይደል
አዎ አይ አንተ forget password በምትልበት ነው እንጂ የሚልክልህ እኔ ስለማልክልክ
እሺ ለዛ ነው።